ጤና ይስጥልኝ የጥሪ ማዕከል
ጤና ይስጥልን።
አብሮ ይስጥልን።
ቲኬት ማስቀየር ፈልጌ ነበረ የ Ethiopian Airlines እና ቀኑ PNR ቁጥር ልስጣችሁና ቀኑን ትቀይሩልኛላችሁ?
ትኬት ለማስቀየር እኛ አዲስ ምዝገባ ለመያዝ ነው እንጂ ለማስቀየር እዛው Ethiopian Airlines ነው የሚደውሉት።
እም፣ እሺ ይቅርታ ካላስቸገርኩ ከ Ethiopian Airlines ስልክ ቁጥር ትሰጠኛለህ?
ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት ሰማንያ ሰባት እሺ እሺ እሺ እናመሰግናለን። መልካም ጊዜ